ሄሎ ጤና ይስጥልኝ። ያወኩትን ልወጣ ጤና ይስጥልኝ። ያወኩትን ልርዳው ብሩን የቀሽን ይሰላምራ ፊልማ ሚዳፍ የለዜነች እሺ አዳንጉት ቆርባ አዳረስ እሺ ማሚለ ቴሌቪዥን የወጣጠን ኡርዲ ሸገል ሰደት ከሚሰር እሱ ተጠቀሚ ለኮሰ ጀሃራቲ አዳንኩት ከንጅሩ ጅራ ኩቱ ደንደሽ ኡርዲ ሰደት ከሚሰር ርቂ ከቱቅጠኒ ለኮሰ ጀሃራቲ አዳንኩቱ ከንጅሩ ጅራ ሰቱቅጠኒ ኩቱ ደንደሽ ማለት ነው ምን ይልካል